hello አቤት አቤት።
ሰላም ጤና ይስጥልኝ። ቴሌቪ
እ ጨዋታውን ተጫውቼው ነበረ እሺ እና ውጤቱ ላይ እንዴት ነው ውጤቱ አልደረስም።
እ ጥያቄና መልሶችን ተከታታይ አስር መመለስ አለቦት። አስሩንም ሲመልሱ ሽልማቶች ያገኛሉ።
እ አሁን መጣ ጥያቄና መልሱ ተለቀ።
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው እ ሶስት ቁጥር ላይ ለመጫወት የሚላለ አ
እዛ ላይ አሉ ያገኙታል።
እሺ እሺ